ኤላ አቤት እታለ አለቃዬ እኮ አጠገቤ ስለነበረ ነው ቶሎ ቶሎ ዝግት ያረከብሽ።
ነው እንዴ?
አዎ፣ እኔ ደግሞ ስራ ደውዬ- በዝቶብ ልክ ደውዬ እንትን ስል አጠገቤ መጥቶ ያወራኛል። ከዛ አሁን አይዩን እንዴት ነሽ? እኔ ደግሞ ደህና ነሽ?
ስራ በዝቶብሽ መስሎኛል። በጣም ሰለሞንማ ይባላል።
ሳላወራው ብትሆን ውክብ ያልኩበት ሰዓት እኔ ላይም እኮ አልከፈትኩትም ነበረ እንትን ዋይፋይ አ፣ ከፍተው missed call ገባልኝ መልሼ ስሞክር እምቢ አለኝ ስልኩ።
እምቢ አለኝ። እኔ ግን መልሼ ገብቻለሁ ብሎ message ደግሞ ጽፏል ሄጃለሁኝ ብሎ ሄጃለሁማ message ጽፎልኛል። እኔም ሌሊት ስነሳ በቃ እሱን አይቼ እንትን ስል የእሱ missed call ደግሞ ገባ መልሼ ስሞክር እምቢ አለኝ።
አደላ ሰዎች ሰላም ገባሁኝ አለ።
ሰላም ገባሁ አላ ሰላም በቃ ገብቻለሁ ሰላም ገብቻለሁ ገባ ብቻ እንደ የሆነ እግዚአብሔር ገና ይጠብቀው።
መውረዳቸው መሰለኝ።
እግዚአብሔር ይጠብቀው እንደ ካለም እንደ ብቻ ነው እንጃ።
እግዚአብሔር እ?
እንግዲህ እግዚአብሔር እንግዲህ እንደ በጣም ነው የሚገርመው። እንደ እርብሽ አልኩኝ ማታ እኮ ሲነግረኝ ጭምቅ አዎ፣ አለኝ።
በቃ ጭኛለሁ እቃ ምናምን አለኝ። እኔ ነው አዎ ቃጭኝ እየገባሁ ነኝ አለኝ ትናንት ማታ ነኝ። እንዴት ነሽ አንቺ?
ደህና ነኝ እግዚአብሔር ይመስገን። እየሰራሁ ገና ልብስ ልናጥብ ነው። እኛ ጎበዝ አይደለም።
በቃ እኛ ደግሞ ውሃ በ- ችግር ሆኗል። በቃ እኛ ቤት ሙሉ ለሙሉ እስኪ ማረን በሳ አራት ይመጣላችሁ።
አራት ባሊ ነው ምናምን ነው ያገኘው ቤቱ ሌሊት። እሱ ነው ስንት ሰዓት ተነስቶ እንደቀዳ አላውቅም።
ማ ምንድን ነው የእናንተ ደግሞ በጋ መጣላችሁ ደግሞ መጣ አይደል?
ደግሞ በጣም የሚገርም ነገር ነው። በጣም ነው የገረመኝ።
የእኛም አንድ ቀን ሆናለች። በጣም የሚገርምሽ ወይ አንድ ቀን አንድ ቀንም እኮ በቃ በስነ ግን ስርዓት ብዙ ከመጣ ቀን ሌሊትም በስነ አለች።
ስርዓት እኮ ከመጣ ጥሩ ነው እኮ አንድ ቀን በቃ፣ በስነ አዎ።
ስርዓት ከመጣ በቃ አንድ ቀን ሆኗል። የእኛ እኮ ከሮብ እስከ ቅዳሜ ነበረ። በኋላ ሐሙስና አርብ እና ቅዳሜ ጠዋት አደረጉት። አሁን አርብ ብቻ ሆኗል። ግን በደንብ ነው የምንቀዳው። ብታይ የለም ምንም የለም። በቃ
አራት ባሊ ምን ከምንድን ነው የምታደርጉት?
አራት ባሊ ነች አለች። ለነገሩ ያለፈውም ሳምንት ሁለት ጀሪካ ምናምን አለኝ።
በቃ ቆጥባችሁ ተጠቀሙ። ልብስ ያው አትጠብቁ።
ለሽንት ቤቱ ነው እንጂ ችግሩ አይ፣ እንደ ልብስ ምናምን የሚያጥቡበት አረፋ እነሱም የራሳቸውን ያረፋውን ይፈልጉታል አለ ራሳችሁ ሽንት ቤት እንደ ታዲያ
እ።
አይ ለነገሩ የኛ አንቸገርም። ያው እነሱ ናቸው እንጂ የሚቸገሩት የኛማ አንቸገር ውጭ ስለምንውል አዎ በቃ እንግዲህ ምን ማድረግ ይቻላል? ምን ማድረግ ይቻላል?
ቡና ጠጣችሁ ነው ቡና ጠጥተን አሁን ልብስ ልናጥብ አይደል? ፀሐይ ሳይሆንባችሁ አጥባችሁ አጠጡም ነበር።
ማን ይነሳል? ሶስት ሰዓት እኮ ነው እኛ ቤት የሚነሱት ልጆች አይደለም።
በታቂ። አዎ አይነሱም እኮ ጠዋት ይበርድ- እንደርሳለን። ጥላ ላይ ነው እኮ የምናጥበው። ፀሐይ ይበርዳችኋል፣ አዎ፣ ይደክማቸዋል። ስለሚደክማቸው ነው።
ይደክማችኋል፣ ይበርዳችኋል። እንዴ ምን አዎ ቀስ ይደክማችኋል?
ብሎ ነው እነሱ የሚነሱት። ውሃ ደፍቼባቸው ነው ያስነሳቸው ጭራሽ ዛሬ።
እውነት አዎ ደፋር እ?
በዳ- በጣም ደፋር ነሽ። እንዴት በቀን ባትደፍ- ድናት አለ አታውቂም? እየቀለድ እንጂ እኮ አይደለ አ- አይ እንግዲህ አትቀልድም አንቺ።
ቀን እኔማ ቀልዳል እላፋለሁ፣ ምን እላለሁ እንደዛ ነው ይኸውልሽ፣ ቀልድ እንደዛ ነው።
ነው። በሉ ጠፉ እሺ ታለን በቃ ትቆያለሽ ቢሮ ጊዜ ጋ- ምን- አይ በ- እየጨረስኩ ነው አሁን አይደለ?
ትንሽ ነው የቀረኝ።
አይ ጊዜ ጋር ልደውይላት ነው።
እስቲ ጊዜም ጋር ደውላታለሁ። አደውዬላትም አላሰማሁም።
እኔም አግኝቻታለሁ። እሺ ታለን ቡና እየጠጣ ቡና ጥጃለሁ። ቻው።
እሺ እሺ